የለው ጤና ይስጥልኝ ቤስት ቤት
እንትን ነበር እናትዬ ካሻውት አንድ ክለብ የሮብ ከተን ካሻውት ለመጫወት ፈልገን ነበር።
ካሻውት ለማለት ነው።
አዎ
ትችላለህ። የሎስት የሆነ ጨዋታ ከሌለ የወጣብህ ጨዋታ ከሌለ ትችላለህ።
የለም የወጣብኝ የለም። የሮብ ጨዋታ ግን ሳላስበው ከትቼ ነው።
የሮብ ኦኬ፣ ገና የሮብ ጨዋታ እሺ።
እም፣
እኮ እስካሁን ያለው ታርሙልሃል አይደል?
ታርሟል። አዎ። እና እዚህ ግን ያሉት ያወጣንባቸው አናውቀው ምናምን ብለውኝ እኮ ነው። አጋጣሚ አዲስ ናትና ምን ምንድን ነው የሚደረግ እንዴት እንደሚ አ cashout ለማለት my bet ላይ ትገባለህ።
my bets እሺ አዎ እዛ ላይ ስትገባ ራሱ cashout የሚል ያመጣልሃል ከትኬቱ በታች
my bets ትኬቱ በታች አለ ራሱ cashout የሚል አዎ ራሱ ያመጣልሃል። ከዛ እሱን ከነካኸው cashout ይሆናል።
cashout የሚለውን መንካት ማለት ነው።
አዎ አዎ እሺ thank you እሺ
አ